መሰለም አልገባም።
ባኮ እንትን ቃሊቲ በታብረ ስልክ ካላችሁ
እንጠብቅ። ስልኩ ስልካቸውን ነው አባት አቤት ቆይ አንድ ስልካቸውን
እ
ስልካቸውን ነው የፈለጉት።
አዎ አዎ
እሺ፣ ይኸው እያወጣሁለት ነው።
እለ አደባባዩን አለፍ እንዳልኩ በቀኝ በኩል ኖክ ማዳ ያለን
እሺ አባት አቤት ስልክ ቁጥር የያዙ ዜሮ አስራ አንድ ሶስት
አስራ አንድ ሶስት
ሰባ ሁለት ሰባ ሁለት
ሰማንያ ሁለት አስራ ስምንት ሰማንያ ሁለት ስምንት አመሰግናለሁ።
ወይም አስራ ዘጠኝ አድርጉት መጨረሻውን።
እሺ አመሰግናለሁ እናት።
እኛም እናመሰግናለን።
እሺ